Hello ሰላም ጤና ይስጥልኝ። ቤስት ዌይ ከዳር ነኝ። እባክዎ ምን ልርዳው?
አውሮፕላን እንትን ቲኬቱን እንድታስለቅቁ ፈልግ እሺ cashier code ንገረኝ አባት።
አስር ሀያ አስር ሀያ
ሰባ ሰባት
እሺ አስር ሀያ ሰላሳ ሰባ ሰባት
ዘጠና ሶስት ዘጠና ስንት ይቅርታ ዘጠና ሶስት
የባየር ሙኒክ ጨዋታ አለው የተላለፈው ጨዋታ ማለት ነው።
እህ እህ።
የባየር ሙኒክ የተላለፈ ጨዋታ አለው postponed አዎ።
የተደረገ ጨዋታ ማለት ነው። ሀያ አራት ሰዓት መጠበቅ አለብህ። እሺ ዛሬ እስከ ዛሬ አስር ሰዓት ድረስ መጠበቅ አለብህ። ከዛ በኋላ ነው update የሚደረገው።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን። እሺ